hello ጤና ይስጥልኝ ቤት ቴሌግራሙ እየሰራልኝ አይደለም። ፌስቡክ ላይ ጽፌያለሁ፣ መልሱልኝ እሱን።
ፌስቡክ ላይ account- ጽፈሃል አሁን?
አ አ እሺ አንዴ አትዝጋው። እሺ check ላድርግልህ።
እሺ
ማነው ስምህ ፌስቡክ ላይ?
እ እንየው ነው የሚለው።
እንየው ምህረት አ አ
okay እሺ። ቆይ message እንትን step ኦቹ ነው አይደለ መልክልህ?
አዎ፣ የቦቹ step ኡን ላኪልኝ። ያው ወደ አ።
የምመልስበትን ወደ ራሴ account።
አዎ፣ ግን ከመለስከው በኋላ just game መጫወት ነው የምትችለው።
አ ችግር የለም።
እሺ እሺ።